ጤና ይስጥልን ቤስት ቤት ቤቲ ነው የምንረዳው።
ሰላም ነው።
ሰላም
እስካሁን jackpot ምንም አይገባም።
ገብቷል። አሸንፈህ ነው
አዎ
አንድ ሺ አንድ መቶ ስልሳ ሶስት ብር ገብቶላችኋል።
አንድ ሺህ ብቻ አዎ አርባ አራት ናችሁ ያሸነፋችሁት አምበር jackpot ስልሳ ሺህ ብሩ ለአርባ አራታችሁ ሲካፈል አንድ ሺ አንድ መቶ ስልሳ ሶስት ብር ይመጣል።
ግን ስልሳ ሺህ ነው እኮ ይዛ ያ- ያለው አዎ ስልሳ ሺው ህግ አለው እኮ የጃክፖት ህግ ላይ ገብተህ አላነበብከውም? ይካፈላል ላሸነፉት ሺ
አሁን አንድ ሺህ አንድ መቶ ብቻ አንድ ሺ አንድ መቶ ስልሳ ሶስት ብር ገብቶላችኋል።